hello ሰላም አ- አቤት አቤት እንትን አይሰራም እኮ እንዴት እኮ አስቸገረ። time out ይላል። check ታደርግልናለህ?
አ፣ እየሰራ ነው።
አ፣ no window እንደገና ለመጫን format አድርጌው ነው okay ነው እንዴ?
አ update ጭኜ ሲጨርስ ጨርሼ ምናልባት- ልክላችሁ በቃ እ? እ?
እሺ።
እ?
አይ update ጭኜ ምናልባት ሲጨርስ ይሰራ ይሆን ነበረ፣ ግን በቃ እሺ ካረከው እሺ በጣም ይቆያል update ኡ ትላንትም ስላየ- ስላለ- ስላየነው እኮ ነው በጣም ቆይቶ ነበር አዎ ለዛ ነው አዎ በቃ እንደዛ ከዛ ከሆነ አዲሱ እሱን እንደምጫን- ባለማወቅ ከወልቀር ግራፊክስንም አስተካክልልኝ በላቸው።
ግራፊክሱን በፊት እየሰራ ነበረ እኮ ግራፊክስ ችግር አለበት እንዴ እ፣ አንዳንዴ ልክ game ኡን ስትከፍተው run አያደርግም። እሱ ነበር ችግሩ።
አይ በፊትም ያው እዚሁ best ነበር እየሰራ የነበረው አዎ፣ አይ አይቼዋለሁ። ፋይሉን መኖሩንም አይቼዋለሁ።
okay okay በቃ እና ችግር ከ- የለም። እ?
እሺ እሺ እሺ ይኸውና እሺ ካልሰራ እኛ install እናደርገዋለን። ችግር የለም።
እሺ